hello hello ሶል ወይ ወይ እንዴት ነህ?
አለን አለሁልህ። እኔ የምልህ እሺ እ የ- የሆነ በቁጥር save የተደረገች ዝም ብሎ ሀምሳ በቁጥር ብቻ ሰላሳ ነችና አምስት ዜሮ ኢሚግሬሽን እ ሀምሳ ሰላሳ አምስት ዜሮ አንድ የሚለው ነው አ አ ቁጥር ብቻ እ አ፣ ጥቁር አንበሳ ጋር አ አ፣ ይወጣላቸዋል። ቆይ driver ሬስቶራንት ሊያደርስ ሄዶ አለቀው እሺ።
ብለው እንትን እያሉት ነው እየጫንን ነው ይወጣላታል፣ እ፣ ስለዚህ ይሄድላታል።
ይሄድላታል።
ግን accept ያልተባለ order አላት። ምሳሌ
status ሎም- ላይ ሎሚው accept አልተባለ።
አ፣ accept ያልተባሉት አ፣ ሄዱም እዚህ ጋር ስንት እቃ መሰለሽ? አስራ አንድ እቃ አላት።
አስራ አንድ ዕቃ ነው። ስለዚህ አስራ አስራ አንዱ ይወጣል።
አስራ አንድ እቃ ይወጣላታል።
በቃ እሺ እሺ እሺ።
እሺ፣ እሺ።